ጤና ይስጥልኝ። ቃል ኪዳን ነኝ ከቤስት ቤት ምን ልርዳው?
ወጥ አድርጌ ነበረ።
የመቼ ነው?
አሁን ቀደም አምስት ሰዓት ነው በስልክ ቁጥር ነው?
አይደለም እሺ
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሄሎ ሀሎ ሀሎ ወይ፣ ጫጫታ አለ በጣም ግን ምንድን አሉኝ?
ይቅርታ ይቅርታ ዜሮ ዘጠኝ ሀያ ስምንት አስራ አንድ እሺ
ሰባ ዘጠኝ ሰባ ዘጠኝ
ስንት ብር ነው?
አስር ሺህ ብር ወደ ቴሌ ብር ነበር።
እሺ አንዴ መስመር ላይ ጠብቁ።
እሺ
ገብቶልታል እኮ already አስር ሺህ ብር ገብቶልታል። process ላይ ያለው ሀያ አምስት ሺህ እና ስምንት ሺህ ነው።
እኮ አሁን አምስት አምስት ሰዓት ተኩል ላይ መጨረሻ ላይ ያደረጉት ከሀያ አምስት ሺህ በኋላ ያደረጉት አስር ሺህ ብር ገብቶልታል አ- አ።
ገብቶልታል ወደ ዜሮ ዘጠኝ ሀያ ስምንት አስራ አንድ ሰባ ዘጠኝ ሰባ ዘጠኝ
እሺ፣ thank you።
እሺ መልካም እሺ